እስኪንዶ ሀገራችን እስኪንዶ ህንፃችን ሀገራችን በሀገራችን እንደው ሀገራችን እንጫወት በሚያምረው ለዛችን በሀገራችን እንደው ሀገራችን እንጫወት በሚያምረው ለዛችን እንጫወት በሚያምረው ለዛችን እንጫወት በሚያምረው ለዛችን ገፋፋት እንደ ወንዙ ሄደን እንደ ጅራት እንደ ጅራት ወርደን ሜዳው ላይ እንገናኝ እንገናኝ እንገናኛቸዋለን ሜዳው ላይ እንገናኝ እንገናኝ እንገናኛቸዋለን እንደ ፏፏቴ እንደ ወንዙ ሄደን እንደ ጅራት እንደ ጅራት ወርደን ሜዳው ላይ እንገናኝ እንገናኝ እንገናኛቸዋለን ሜዳው ላይ እንገናኝ እንገናኝ እንገናኛቸዋለን ወለላለው ወግህ ጥንቅሽ ነው ቁመትህ ያምረኛል ዳንኪራ ጭፈራና ምትህ ወለላለው ወግህ ጥንቅሽ ነው ቁመትህ ያምረኛል ዳንኪራ ጭፈራና ምትህ ያምረኛል ዳንኪራ ጭፈራና ምትህ አካል ፍቅሩን ከገለች ካደራርበው ስተኙ ስም ያዳሽን ታመጣ የብርቆታ ስኙ አካል ሰኙ ሰኙ ሰኙ አካል ፍቅርን ካገለች ካደራርበው ስተኙ ስም ያዳሽን ታመጣ የብርቆታ ስኙ አካል ሰኙ ሰኙ ሰኙ አካል ሰኙ አካል ሰኙ አካል ሰኙ አካል ሰኙ አካል ሰኙ አካል ሰኙ አካል ሰኞ አካል ሰኞ እያጋ ልጅ እያጋ ልጅ እያጋ ልጅ እያጋ ልጅ እያጋ ልጅ ማለት እያጋ ልጅ እያጋ ልጅ እያጋ ልጅ እያጋ ልጅ እያጋ ልጅ ማለት እንደ ሀገራችን እስቲ እንደ ወንዛችን ሀገራችን በሀገራችን እንደ ሀገራችን እንጫወት በሚያምረው ለዛችን በሀገራችን እንደ ሀገራችን እንጫወት በሚያምረው ለዛችን እንጫወት በሚያምረው ለዛችን እንጫወት በሚያምረው ለዛችን እንደ ፏፏቴ እንደ ደራሽ ጋልበን እንደ ጅራት እንደ ወንዙ ፋሰን ሜዳው ላይ ተራርሰን ተራርሰን እንገናኝ እርሰን ሜዳው ላይ ተራርሰን ተራርሰን እንገናኝ እርሰን እንደ ፏፏቴ እንደ ደራሽ ጋልበን እንደ ጅራት እንደ ወንዙ ፋሰን ደርሰን አሃ ሜዳው ላይ ተራርሰን ተራርሰን አንገናኝሰን አገር በሚያሰኘው ወንዝ በሚያስመኘው ዳሰኝ በኛው ዜማ አካል ነፍሴን ቃኘው አገር በሚያሰኘው ወንዝ በሚያስመኘው ዳሰኝ በኛው ዜማ አካል ነፍሴን ቃኘው ዳብሰኝ በኛው ዜማ አካል ነፍሴን ቃኘው አካል ፍቅርን ከአንገት ልጅ ጋር ደራርበው ሲገኙ እሰኙ ያደሽን ታመጣ የብርታት ካሰኙ አካል የሰኙ ሰኞ ሰኞ አካል ፍቅርን ከአንገት ልጅ ጋር ደራርበው ሲገኙ እሰኙ ያደሽን ታመጣ የብርታት ካሰኙ አካል የሰኙ ሰኞ ሰኞ አካል የሰኙ አካል የሰኙ አካል የሰኙ አሁን ሰኞ አሆ እያ እንደተቃቀፍን አሆ እያ በፍቅር ሰነፍን አሆ እያ እንደተቃቀፍን አሆ እያ በፍቅር ሰነፍን ሰነፍን እንደተቃቀፍን ሰነፍን በፍቅር ሰነፍን ሰነፍን እንደተቃቀፍን በአገራችን እንደ በሀገራችን እንጫወት በሚያምረው ለዛችን በሀገራችን እንደ በሀገራችን እንጫወት በሚያምረው ለዛችን እንጫወት በሚያምረው ለዛችን እንጫወት በሚያምረው ለዝ